Hello
ሰላም ጤና ይስጥልኝ። Best Bet መራከብ ነው።
አብሮ ይስጥልን። authorize የተደረገ ነበረና ትናንት ማታ እሺ
እና ወደ account ኤ ወጣ ነው።
ስንት ብር ነው?
እ?
ስንት ብር ነው?
አምስት መቶ እና ስምንት መቶ
ስልክህን ንገረኝ።
እ?
ዜሮ ዘጠኝ
ዜሮ ሁለት ሀምሳ አስራ ሰባት ሀምሳ
ስንት ብር ነው?
እ?
ስንት ብር ነው?
እ፣ ስምንት መቶ እና አምስት መቶ
የመቼ ነው አባ?
የማታ አምስት መቶ ማታ
አምስት መቶ ብሩ failed ነው። አንድ አምስት መቶ ብር አለ voucher ላይ ነው። እሺ ሱቅ ሄደህ ብሩን መውሰድ ትችላለህ።
እ? እ?
ሱቅ Best Bet shop ላይ ሄደህ ብሩን መውሰድ ትችላለህ፣ ወይ ደግሞ ወደ Best Bet account deposit ማድረግ ትችላለህ። እሺ
አ፣ ወደ እናንተ አልተላለፈም ነው?
አዎ አዎ
እሺ።
ተላልፏል፣ ግን በዛ በኮዱ ኮዱን ታስገባና
እ?
voucher deposit ላይ ወደ Best Bet account ማስገባት ትችላለህ፣ ወይ ደግሞ ኮዷን ይዘህ ሄደህ ብርህን መቀበል ትችላለህ። እሺ shop ላይ
እ፣ እምን ላይ?
Best Bet shop ሁሉም ጋር እሺ፣ እሺ። የት ነው ቢሮ?
እ፣ ካዛንችስም አለ
እ፣ ሴቶች አደባባይ
እሺ። ወደ ቤተል ቤተል ይኸው
የለም?
አዎ እንደዛ የሚርቅ ከሆነ ወደ Best Bet account deposit ማድረግ ትችላለህ ብሩ።
እሺ።
እሺ